ይቻል?
በሰላም ጤና ይስጥልኝ። ሴት
እሺ፣ ሰላም ነው።
እግዚአብሔር ይመስገን።
hello hello፣ ሰላም ነጭ ሽንኩርት አዝዘን፣ አልመጣልንም።
መች ነበር ያዘዙት? ትላንት።
ቅዳሜ ቅዳሜ ወይም እሑድ
እስኪ እሺ፣ ቁጥሮት ንገሪኝ፣ check ላድርግልዎት።
እ የ leader ኡን ልንገርሽ
እሺ፣ ንገሪኝ።
ሰባት ዜሮ ዘጠኝ አዎ ዜሮ ዘጠኝ አርባ ሰባት አርባ ሰባት ሰላሳ ዘጠኝ
እሺ፣
ዘጠና አራት ሰማንያ ሰባት
okay፣ ነጭ ሽንኩርት ነው ያልመጣልዎት?
አሀ
እሺ፣ አዎ። ዛሬ ይመጣልዎታል? አዎ።
ዛሬ ወጥቷል።
አዎ ይመጣል ዛሬ። አዎ signed ብሏል።
እሺ እሺ እሺ thank you እሺ እሺ፣ መልካም ቀን። አመሰግናለሁ።